አቤል
Hello ይሰማል?
አዎ፣ ስልካችሁ ያስቸግራል። አሁን ይሰማል። Hello ወይ አስራ አራት ዘጠና ስድስት እና
አስራ አራት ዘጠና ስድስት እና አስራ አራት ሰማንያ አምስት ምን ሆነብህ?
የእኔ order ነው እና አስገብልኝ።
አስራ አራት እና ሰማንያ አምስት አዎ ጽፈህባቸዋል አይደል? አሳኝ ብለህ አዎ
እ በቃ አዎ አዎ
እሺ ጨባለሁ አለ።
እሺ